hello ጤና ይስጥልኝ። hello hello
ወይ ይሰማኛል?
አይሰማም።
ይሰማል ይሰማል። አይሰማትም? እሱ
ሰላም ነው።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። የት አካባቢ ነበር ቢሮው? መጥተን ነበር።
ቦሌ ደንበል አዋሳ ህንፃ አራት ስልሳ ሰባት ምን አልሽ?
የቱ ጋር ነው ያሉት? ቦሌ አዎ።
ደንበል አዋሳ ህንፃ አራት ስልሳ ሰባት
ቦሌ እዛ ታክሲ ጫፍ ላይ እንትን ካርድ የሚቆረጥበት አለ አይደል?
ደንበል ፊት ለፊት አበሮስ ህንፃ
እ እ
አበሮስ ህንፃ አራት መቶ ሰባት አራተኛ ፎቅ
አዎ አበሮስ ህንፃ አራት መቶ ሰባት ቆይ እስኪ ልጻፈው ወይ message ላኪልኝ።
አይ ይጻፉት።
እሺ ኤክሰል ፎቶ ሄሎ
ሄሎ አቤት
ቦሌ ደንበል ቦሌ ደንበር
ደንበል ፊት ለፊት አበሮስ ህንፃ ሄሎ
ሄሎ አቤት
ሰላም አልክ አባት?
እግዚአብሔር ይመስገን
እግዚአብሔር ይመስገን። ደንበል ፊት ለፊት አበሮስ ህንፃ አራት መቶ ሰባት እሺ
እ ደንበል ፊት ለፊት
አበሮስ ህንፃ አራት መቶ ሰባት
ደንበል ፊት ለፊት
አዎ ቦሌ ደንበል አቦታል እ ቦሌ ደንበል ፊት ለፊት አ- አበሩ ህንጻ
አራት መቶ ሰባት አራት መቶ ሰባት ነው ሰባ
ሰባት ሰባት